አንተት ይደንቃል እግዚአብሔር ሁሉን ችለሃል። ይህን ያን ብቻህን ሰርተሃል። በዘመን ቢሆን በዓመታት ሳይሻር የአንተ ብርታት እግዚአብሔር ሁሉን ችለሃል። ይህን ያን ብቻህን ሰርተሃል። በዘመን ቢሆን በዓመታት ሳይሻር የአንተ ብርታት ሰማይንም ሳየው እኔ ገና ብዬ ምድርን ስመለከት ጉጉም ደስ ብዬ የዱር አራዊቱ የሰማይ ወፋት ሁሉም በቦታቸው ነው በስርዓት ድንቅ ነው እላለሁ ስምህን እባርካለሁ በችሎታዬ በስለ አየሁት ድንቅ ነው እላለሁ ስምህን እባርካለሁ በችሎታዬ በስለ አየሁት አቤት እንዴት ይገርማል ስራ እንዴት ይደንቃል አቤት እንዴት ይገርማል ስራ እንዴት ይደንቃል ባህሩ ስቃየው እኔ ሳስተውለው ውቅያኖሱን ሁሉ ዳርቻ ስትለው እንስሳትን ደግሞ አሳምረሃቸው ጌታ በጥበብ ጠበህባቸው ልቤ ግሩም ይላል ኢየሱስ ያከብርሃል ይህን ቢሆን ያንን ቻን ሰርተሃል ልቤ ግሩም ይላል ኢየሱስ ያከብርሃል ይህን ቢሆን ያንን ቻን ሰርተሃል አቤት እንዴት ይገርማል ስራ እንዴት ይደንቃል አቤት እንዴት ይገርማል ስራ እንዴት ይደንቃል ከሁሉ አስበልጠህ ሰውን ፈጠርከው በአፍንጫዊ ሕይወት እስትንፋስ አፋልከው ሁሉን እንዲገዛ ስልጣን ሰጠኸው በዚህ አላበቃም እስከ ሞት ወደድከው ደግሞ ይህን ሳየው ፍቅር ነህ እላለሁ የዘላለም ሕይወት የተዘጋጀ ለሰው ደግሞ ይህን ሳየው ፍቅር ነህ እላለሁ የዘላለም ሕይወት የተዘጋጀ ለሰው አቤት እንዴት ይገርማል ስራ እንዴት ይደንቃል አቤት እንዴት ይገርማል ስራ እንዴት ይደንቃል
ጌታ
ዓመታትን ብዛት ያከናወንከው ተቆጥሮ አያልቅም እንዲህ ነው ተብሎ ከቃላትም ያልፋል ቻል ተዘርዝሩ እንዲያው በጥቅሉ ይሻላል ማመስገኑ ድንቅ ነግሩነት ልቅ ነው እያሉ